ደውዬልሽ ነበረ ሻወር ብለሽኝ ቢሮአችን ምን መኪና ነበር ነው?
Damas ወይ ደግሞ ምንድነው የሆነ መኪና ብላይ ነበር። Renault ነው
Renault Kangoo
እ
እሺ፣ ቁጥር ልስጦት። እሺ፣ ዜሮ ዘጠኝ አርባ አራት
ዜሮ ዘጠኝ አርባ አራት
ዜሮ ዜሮ
ዜሮ ዘጠኝ አርባ አራት ዜሮ ዜሮ ሰማንያ ሰባት አስራ አንድ ዜሮ ዘጠኝ አርባ አራት ዜሮ ዜሮ ሰማንያ አራት ሰማንያ ሰባት መቤት ሰማንያ አራት ሳይሆን ሰማንያ ሰባት አስራ አንድ
ሰማንያ ሰባት አስራ አንድ እሺ ምን ብዬ ላናገር እኮ መኪናው አለ ወይ ብለው እንዲሄዱ ማለት ነው።
okay